hello አብርሃም ሰላም hello hello አብርሃም አቤት ሰላም እንዴት አደርክ ደህና hello አብርሃም ነህ አይደል አዎ እንዴት አደርክ አብርሃም ገነት ነኝ ከላይን አዲስ አቤት ሰላም እ፣ ይሰማል አብርሃም ይሰማኛል እሺ so ዛሬ ደወልኩልህ የ Skype account አስፈልጎኝ ነበር እና Skype account አውጥተህ እንድትልክልኝ ነበር link ኡን ለ application የምን account Skype Skype
ምን
hello አብርሃም ልጻፍልህ ቴሌግራም ላይ I think እየተሰማማን አልመሰለኝም ቴሌግራም ላይ ግባ እሺ እሺ ምን account ነው ያልሽኝ Skype ወይም Skype እሺ okay የ Skype አዎ ካለህ okay።
link ኡን ትልክልኛለህ ከሌለ ደግሞ account ከፍተህ እንድትልክልኝ ነበረ
እሺ እሺ ችግር የለም alright እሺ አሁን እጠብቃለሁ እሺ apply ያረኩኝልህ ስለሆነ ቶሎ እንድትልክልኝ ነበረ እሺ አሁን አሁን ልልክልሽ alright እሺ እሺ እሺ አብርሃም መልካም ጊዜ እሺ እሺ አሁን- እሺ እሺ